የምፈልገው ጤና ይስጥልን ውርርድ ቤት
ውጤት ለማወቅ ነበረ።
እሺ ከአስር ኮዱ ንገረኝ።
መቶ ሀያ ሰባት
መቶ ሀያ ሰባት ዜሮ ዘጠኝ እሺ
ሀያ አራት
እሺ ሁለት
እሺ update አድርጌልሃለሁ። እሺ
አ፣
በቃ አራቱ ጨዋታ የትናንት አልፎልሃል።
እሺ፣ እሺ፣ አንድ እሺ፣ ሌላ ወረቀት አለ ደግሞ እዛው ላይ እሺ እሺ
እ፣ መቶ ሀያ ስድስት እሺ
ሰማንያ አምስት እሺ መቶ አርባ ሶስት first half ነው የተሰራው።
እሺ አንድ ጨዋታ ወጥቶብሃል፣ ቦነስ ሰጥተዋል። እሺ በእውነት ተፈቷል።
አዎ።
በማን ነው የወደቀው?
እ፣ ስትራስበርግ ከሊል
እ፣ አቻ ወጥቶ ነው።
አዎ እዚህ ነው ያለው።
እሺ፣ እሺ፣ በቃ አንድ ወረቀት አለ መጨረሻ አ፣ መቶ ሀያ ሰባት እሺ ዜሮ ስምንት እሺ
ሰማንያ አንድ አራት
ይሄ ሁለት ጨዋታ ወጥቶብሃል፣ የባርሴሎና እና የፓሪስ ሴን ጀርሜን።
እሺ፣ እሺ፣ thank you brother ችግር የለውም።
እ፣ አይ ነው፣ አይ ነው። አ፣ ቦነስ አለኝ ብሏል። እሺ፣ አመሰግናለሁ brother ችግር የለውም።